ጤና ይስጥልኝ ቃል ኪዳን ከ BestBet ምን ልርዳው?
ሰላም ነው።
ሰላም ምን ልርዳው?
ትናንትና ሀያ አራት ሰዓት በኋላ ሀያ አራት ሰዓት አካባቢ ሞልቶታል።
እሺ
የሆነ ከ BestBet አካውንቴ ወደ አዋሽ ባንክ ሶስት ሺህ አሳልፌ ነበርኩት።
እሺ አንዴ ላገናኝዎት፣ ቆይ መስመር ላይ ጠብቁ።
እሺ እሺ
ሄሎ ሄሎ ሰላም ጤና ይስጥልኝ። ቤስት ቤት አዎ ቤስት ቤት ፈልጌ ነበርኩ። አካውንቴ ላይ ወደ አዋሽ አካውንት ሶስት ሺህ ብር ልኬ ነበርኩት። ከትናንትና ጀምሬ እየደወልኩ ነበረ። system ላይ process ላይ ምናምን አለ አልገባልኝም። እስካሁን ንገረኝ እስኪ።
ዜሮ ዘጠኝ እህ አስር እህ አስራ አራት እህ ሰማንያ ሶስት እህ ዜሮ ዜሮ
ስንት ብር ነው? ሶስት ሺህ ብር አዎ ሶስት ሺህ ብር አዎ
እሺ አንዴ ከአንድ ከሰላሳ ደቂቃ በኋላ መልሰህ ደውልልኝ። እሺ
Okay ሰላሳ ደቂቃ በኋላ አዎ አዎ መልሰህ ደውልልኝ።
እሺማ እሺ አባሽ፣ አመሰግናለሁ መልካም ቀን። እሺ።
እሺ እሺ